ጤና ይስጥልኝ። ቴስ የበረራ መረጃ ማዕከል ባኩም ለርዶ
ባህር ዳር በረራ ስንት ሰዓት ላይ አለ ዛሬ?
ለዛሬ ሌሎት አንድ ደቂቃ
እሺ
ለዛሬ ነው የፈለጉት አይደል?
አ
ለዛሬ ሙሉ ነው በረራ።
okay እሺ እሺ፣ አመሰግናለሁ። እሺ ሌላ የምረዳት ነገር አለ?
አይ አመሰግናለሁ ወንድም። እሺ thank እናመሰግናለን ስለደወሉ። መልካም ቀን።
እሺ